ሄሎ ሄሎ አቤት ሰላም ነው ማርታ?
እግዚአብሔር ይመስገን።
አለን አለን ደህና። ከወዳ vehicle manufacturing ነበር የደወልኩልሽ።
ከየት ከየት?
ወዳ vehicle manufacturing።
እሺ
ስልክሽን ከአዲስ አበባ ዩኒቨርሲቲ ነበር ያገኘነው እና ድርጅታችን በ junior accountant መቅጠር ስለሚፈልግ ነገ ጠዋት ሁለት ሰዓት ላይ እም፣ የጽሁፍ ፈተና አለ እና መተሽ እንድትፈተኝ ለመንገድ ነበር።
የት ነበር ፈተናው? የት ጋር ነው
እ፣ ቢሮአችን የሚገኘው ለቡ መብራት ማለት አርሴማ ፈተና ፈተናው የሚሰጠን ቦታ?
እኮ እዛው እኛ ቢሮ ነው የሚሰጠው።
እም፣ ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት ነው የሚሰጠው።
ለቡ ለቡ መብራት።
አ
እ፣ እሺ እየደወልኩ ቢሆን እመጣለሁ።
okay። አት- እ፣ ከየት አካባቢ ነው የምትመጪው አንቺ?
እዚህ ከጉራራ
ኦኬ እ፣ ምናልባት እ፣ ካላወቅሽው ከሜክሲኮ ቀጥታ ወደ ጋርመንት በሚሄደው መንገድ እ፣ ነው መብራት መብራት አ፣ ከሜክሲኮ ወደ ለቡ መብራት ለቡ መብራት ነው።
አዎ ለቡ መብራት ከሜክሲኮ ወደ ጋርመንት ጋርመንት አዎ ወደ ጋርመንት ከ- ከመሻገርሽ ድልድዩን ከመሻገርሽ በፊት እ፣ አርሴማ ቤተክርስቲያን ጋር ተወርጅና እዛው ፊት ለፊት ነው ያለው ቢሮአችን።
እሺ እሺ okay እሺ። ጠዋት ሁለት ሰዓት ድረሽ ትመጫለሽ እ አይደል?
እ እ ጠዋት ሁለት ሰዓት ነው ፈተናው የሚጀምረው።
ሁለት ሰዓት አዎ okay እሺ እሺ okay። ትመጫለሽ አይደል?
እሺ እመጣለሁ እሺ መልካም